ጤና ይስጥልኝ ስፖርት በኮምን እርዳውት
ውዝድሯ ለተደረገ ብር እስካሁን አልተመለሰም። ምን ሆነ ነው?
መቼ ነበር ውዝድሮ ያደረጉት?
ቆየ እኮ ሳምንት አለፈው። ወደ ሁለት ሳምንት እየተጠጋ ነው። ይመ- ይስተካከላል ይስተካከላል ሲባል እስካሁን ቆየ።
ማለበል ስሞትን የቴሌግራም
ቴሌግራም ላይ አቶ ይላል እም?
አቶ ይላል። ቁጥሩን ልንገርሽ ካሶ
ቁጥሩን ልንገርሽ ወይ እያሉኝ ኤች ኤች ኤች ኤ የሚል እንትን ላይ እ?
ኤች ኤ የሚል ስም ቁጥሩን ላይ ልንገርኝ።
ሀያ ሶስት ሀያ ሶስት ሰማንያ አንድ ሀያ ሰማንያ ሶስት አንድ ሀያ- ሀያ- ሀያ ሶስት ሰማንያ ሀያ ሀያ ዘጠኝ አስራ አንድ ነው። ሰማንያ ነው።
እሺ ሀሱ
አ
ስምንት መቶ ብር ነው አ ስምንት መቶ ብር እዛው አድርጌ እስካሁን የለም።
አልገባለሁትም።
አ
እሺ ዛሬ ይገባሉት አይጠብቁም።
እሺ